ጤና ይስጥልኝ እንደ ስፖርት ነው ባኮ የምንረዳው?
ጤና ይስጥልን።
አብሮ ይስጥልን።
ሰላም ነው?
እግዚአብሔር ይመስገን።
ብር አስገብቼ ምንም አያሳይም።
አያሳይም።
አዎ transaction ኡ ሙሉ በሙሉ እንትን ብሏል።
ይላኩልን።
እ?
ከቴሌ ብር የተላከሉትን message በቴሌግራም ይላኩልን።
ያ- በምን የተላከ?
ብር አስገብተው ነው ያልገባሉት አይደል?
አ አ በ- በቴሌ ብር ነው አይደል ያስገቡት?
አ በቴሌ ብር ከቴሌ ብር የተላከሉትን ሜሴጅ ወደ ቴሌግራም ይላኩልን።
ወደ ቴሌግራም ወደ- ወደዚህ ቁጥር ነው ሌላ።
ቁጥር የያዙ
እሺ
ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት